Hello hello
እግዚአብሔር ሰላም ነው። እንዴት ነሽ?
ሰላም፣ እግዚአብሔር ይመስገን።
አለን ነው አዎ ማሊ ባባ ይቅርታ፣ ስልክህ ይቆራረጣል ነበር። ሄሎ ስልክህ ይቆራረጣል። ሄሎ
ወይ ሄሎ ሄሎ